ይላ ይላ ወይማ እንዴት ዋላችሁ?
እግዚአብሔር ይመስገን።
አለ ትናንትና እደውላለሁ ብለሽን ነበር cash register
እሺ ትላንትና
ደውለንልሽ እ፣ አይቼ አጣርቼ እደውልላችኋለሁ ብለሽን ነበር።
እሺ name change ኡ ማለት ነው አይደለ?
እ፣
እሺ ስላልነገሩኝ እኮ ነው። TDB አምስት መቶ ሰባ ስምንት አይደለ?
አዎ አዎ አዎ እኮ አልነገሩኝም። እሺ እኔ ራሴ check አላደርጋቸው ድጋሜ ማለት እኮ መቼ ስላልነገሩኝ ነበር?
አልረሳሁም። እሺ check አድርጌ አሁን ላሳውቅሽ።
እሺ፣ ስላልነገሩኝ ነው ማለት
እሺ